ዘሎ ኮይኑ ጤና ይስጥልኝ ዳኔ አብ- አቤት አብሮ ስጥልኝ።
ከ WePlus Solution ነው የምደውለው የትራንስፖርት OK።
አገልግሎት ሰጪ አ- ነውና እሺ፣ እኛ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል እሺ፣ እና እሱም እያንዳንዱ trip ላይ አስር percent የሚቆርጡ ሲሆን ከእሱ ላይ ስድስት ፐርሰንት እኛ ወስደን አራቱ ደግሞ ለአሽከርካሪዎች የ saving እና ኢንቨስትመንት ላይ ነው የሚውለው ይህም እሺ።
እ, የሆነበት ምክንያት ለአሽከርካሪዎች የሚገባውን ጥቅም አላገኙም ብለን እናስባለን እና እ፣ የሕክምና ወይ የጡረታ ስለሌላቸው ይህንን ክፍተት በማየት አን- የቁጠባ እና ኢንቨስትመንት አዘጋጅተናል OK፣ እሺ፣ እሱ ሲሆን አንደኛው ሌላኛው ደግሞ እ፣ የእኛ መነሻችን መቶ አምስት ብር ነው እሺ፣ በኪሎ ሜትር 18 በደቂቃ ደግሞ ሁለት ብር ነው። ከኛ ጋር ሆነው ለመስራት ካሰቡ WePlus Solution Provider የሚል Play Store እና App Store ላይ አ፣ እሱን application አውርደው መመዝገብ ይችላሉ። እ፣ ስልክ ቁጥር ልስጦትና document መላክ ይችላሉ እና OK።
እኛ active እናደርጋለን። ስልክ እሺ።
ቁጥር ልስጦት እሺ፣ እሺ፣ 09 እሺ፣ ቆይ አንዴ እሺ
ዜሮ ዘጠኝ 00 01
ዜሮ ዜሮ አዎ ዜሮ 01 አንድ 68 ስልሳ ስምንት 16 እሺ፣ አስራ ስድስት አዎ በዚህ ስልክ ቁጥር ይልኩልናል። እንዲሁም ጥያቄና እ፣ ጥያቄ ካሉት ም- መጠየቅ ይችላሉ እና አሁን ላይ ለ- ቀድሞ ለሚመዘገቡ ሀያ አምስት ሺህ አሽከርካሪዎች በነጻ እየመዘገበን ነው እና ተመዝግበው እ፣ አብረን ብንሰራ ነው።
እሺ፣ thank you።
እሺ መልካም ቀን ይሁንልዎት።
እሺ፣ አመሰግናለሁ።
እሺ